ሰላም ጤና ይስጥልኝ። እንዴት ዋሉ? ሀያ ሺህ withdraw አድርጌ ነበረ ታስለቅቂልኝ?
መቼ ነበር?
አሁን በዚህ ልትጮህበት ስልክ ነው?
ነበር። አዎ እሺ አንዴ ጠብቀኝ። ሄሎ ወይ ሀያ ሺህ ወደ ሄኖክ አበበ ነው።
አዎ ሰማንያ አምስት አርባ አምስት ዘጠና አምስት ሰባ አራት አዎ ሄኖክ ሰላም ነው።
ሄሎ ኮንፌርም አድርጌልሃለሁ። እሺ thank you thank you እሺ፣ መልካም ቀን።